ሄሎ ጤና ይስጥልኝ ቤስት ቤት በየልኝ በኩል የምንወደው
እንትን ከቤስት ቤት ወደ ቴሌ ብሩር አስገብቼ አየር ላይ ነው።
እሺ አንድ የቤስት ቤት ቁጥርህን ንገረኝ እና check ላድርግልህ።
ዘጠና አንድ ዜሮ ዘጠኝ ዘጠና አንድ እሺ ሀያ ሶስት እሺ አርባ እሺ ሰባ ሁለት
ስንት ብር ነው?
አስር ሺህ ብር አምስት አምስት ሺህ መቼ ነበር withdraw ያረከው?
ትናንት ማለት እሺ አንዴ መስመር ላይ ጠብቀኝ።
እሺ
እሺ ወደ ቴሌ ብር ነው አይደለ?
አ እሺ አሁን ገብቶልሃል። እሺ check ማድረግ ትችላለህ ሁለቱንም።
አህ ደርሶኛል።
አ፣ እሺ ስለደወልክ እናመሰግናለን። መልካም ቀን።
ነው